hello ሌላ
ሰላም ጤና ይስጥልን ቤት ቤት አዎ እ- እንትን ቦነስ አልተለቀቀልኝም።
እሺ cashier ኮዷን ትነግረኛለህ?
እሺ ዘጠና ሰባት
ዘጠና ሰባት
ሀምሳ አራት
ሀምሳ አራት ሶስት ሀያ ሶስት
እሺ እ፣ አሁን አርሙላል። እሺ ለውስጥ ነው ሁለት ጨዋታ ወጥቶብሃል።
ሁለት ጨዋታ ነው። እሺ አዎ፣ እሺ አንዷን ደግሞ ልንገርሽ ዘጠና እሺ፣ ሰባት ንገር። ስንት አልከኝ?
ዘጠና ሰባት እም፣ ሀምሳ አምስት ሀምሳ አምስት ስድስት ሰላሳ አንድ
እሺ ይሄ መቶ ብር ቦነስ ገብቶልሃል።
እሺ እናት።
እሺ መልካም ቀን